ሄሎ
ሄሎ ሄሎ፣ ሰላም ሰላም፣ እንዴት ነህ?
አለን አለን። እንትን check ለማድረግ ነበር ኮምፒውተር ሰተን ነበር እንዲ ፕሮግራም እንዲደረግልን እሺ
check ለማድረግ ነበር ከደረሰ እኮ ስልክ ልስጥህና ዜሮ ዘጠኝ hello እሺ ዜሮ ዘጠኝ ዜሮ ሶስት ዜሮ ሶስት አሁንም ዜሮ ሶስት አልክ?
ሁለት ያለን አዎ ከዛ እሺ።
ሀያ ስምንት ሰማንያ ሁለት
እሺ thank you እሺ